ሄሎ ጤና ይስጥልን ቤት ቤት ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን።
አቡ ያ ነገር አልተስተካከለም እኮ ኤስፒኑ ብዬሽ ላግ ታይሞ እንትን አሁን ብሩኬን አገኘችሽ ነበር አይቀርታ ኦኬ ላገናኝሽ አንድ ጊዜ
ከፈት ከፈት ይበላ ብሩኬ ወይ አዎ ይቅርታ ድጋሜ ደወልኩብህ ሪስታርት አደረግ ነው እኮ ምንም እንደዛው ነው የቼን ነው ኤስፒኑ አይገርምም አ የ ኦኬ እንትን አላልኩትም ነበር። አዎ የሁለቱም እምቢ አለ
አ እንትን አላ ቆይ ቆይ እንትን ስላላልኩትም
እ ቆይ አቤላ እስኪ እሺ እሺ
እስኪ የሆነ የሆነ መላ መላ ብለው